ጤና ይስጥልኝ ጉዳይ ነው የደወሉት ምንድን ነው?
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ እንዴት አለሽ?
እግዚአብሔር ይመስገን ሰላም ነው።
የ IT ቴክኖሎጂ ከሚድርስ ነው የደወልኩት።
እሺ
እ ወይ marketing manager ወይ ማናጀር ማናገር ነበረ።
እሺ፣ በዚህ ልክ ነው በዚህ ልክ ነው እርሶ የሚገኙት?
አዎ እሺ፣ ማን ልበል ስሞት?
መክሊት።
እሺ፣ እንዲደወልልዎት አድርጋለሁ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ፣ አሜን።